ድረሻ ካልሽ ባይኔ የኔ ዓለም ጠጋ በይ ከጎኔ አንቺው ነሽ ለኔ ሰደቀ ሸጋ ተረታ ካለው በለው በልበል ፍቅር በለው በለው